ጤና ይስጥልኝ ሁሉ ስፖርት ባኮ የምንወደው ጤና ይስጥልን። እንዴት አለህ?
እግዚአብሔር ይመስገን።
አዎ፣ ትናንትም ደውዬ ነበር። ይሄ የሁሉ ስፖርት እሺ ወደ ቴሌ ብር እንትን ልስ- ስልከው አራት መቶ ወሰደብኝ።
እሺ በአማርኛ ነው በእንግሊዝኛ ነው የሚጠቀሙት ሁሉ ስፖርት?
እ ጨዋታው እርስዎ የሚጠቀሙት በምንድን ነው? በአማርኛ ነው በእንግሊዝኛ ነው?
በጨዋታው እንትን በእንግሊዝኛ እንትን የማደርገው በእንግሊዝኛ ነው የሚጠቀሙት?
አዎ
እሺ ከ transaction more መጀመሪያ more ውስጥ ይገባሉ።
አዎ ከዛ transaction history የሚል አለ አይደለ?
አዎ ከዛ ባንክ transaction ውስጥ ይገቡና አሁን አልገባልኝም ያሉትን አራት መቶ ብር ፎቶ ያነሱና አዎ።
በቴሌግራም ይልኩልናል።
እሺ
እሺ በዛ የቴሌግራማችን ስልክ ቁጥር ነው ያዙ።
ማ- ትን- ትናንት እኮ እንትን አድርገህ ነበር አምስት ሺህ ተ- ልሰን ነበር።
በቃ እዛው ላይ ይላኩልን መልሰው።
እሺ እሺ ግን ቴሌግራም አይሰራ እንዴ? እንዴት ነገር ይሄ ቴሌብር አይሰራ?
system update የተደረገ ስለሆነ ነው
አዎ ይሰራል።
እሺ እሺ እሺ